ጤና ይስጥልን።
ሄሎ ሰላም እግዚአብሔር ይመስገን ጤና ይስጥልን።
እግዚአብሔር ይመስገን። የወጌሻን ትምህርት ክፍያ ለመጠየቅ ነበር።
okay እሺ፣ ክፍያ በ credit hour ነው የምንሰጠው። አንድ credit hour ሰባት መቶ ሀምሳ ብር ነው።
okay አጠቃላይ ለሶስት ወር ነው የሚሰጠው። ሀያ credit hour አስራ አምስት ሺህ ብር።
ከሰላሳ percent ኡ ቅናሽ ጋር ነው አብሮ አይ አይደለም አይደለም።
ሰላሳ አራት percent ቅናሽ የሚል አይቼ ነበረ። ለዛ ነበር አደዋላ ላይ አዎ እሱ ላይ ሰላሳ አራት percent discount ይደረጋል እስከ ሰኞ ስንት ማለት ነው?
ድረስ ማለት አስር ሺህ ብር ማለት ነው።
okay። ስለዚህ አ- አስር ሺህ ብር ለሶስት ወር ማለት ነው።
አዎ አዎ እስከ መቼ ድረስ ነበር የሚቀጥለው?
እስከ ሰኞ ስድስት ሰዓት ድረስ እሺ እሺ፣ አመሰግናለሁ።
እሺ